ጤና ይስጥልኝ ነው በንኮ ነው።
ጤና ይስጥልኝ ሁሉ ስፖርት ነው?
አዎ hello ልክ ነው።
OK እሺ ከአንድ ከሶስት ሳምንት በፊት ሁለት መቶ ብር ከቴሌብር deposit አድርጌ ነበርና እሺ
እስካሁን ድረስ መ- ምንም balance እንደሌለኝ ነው የሚያሳየው። ከዛሬ ነገ ይመጣል ብዬ የጠበቅኩ ነበር፣ እስካሁን አልመጣም።
ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
እሺ እሺ ቁጥር የያዙ የእኛን የቴሌግራም
እሺ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ ልክልሻለሁ።
እሺ